አሎ ጤና ይስጥልኝ። ከቢጃ ጥሪ ማዕከል ነበረ የምደውለው።
እሺ አሁን ደውለውልን ነበረ።
አዎ አዎ ይቅርታ የ system ችግር አጋጥሞኝ፣ እቺን ነበሩትን በድጋሚ ይነግሩኛል?
OK እሺ እ አንዴ ቆይ ላውጣው።
እሺ ሀምሳ አራት ነው ያልኩሽ መነሻው ሁለት ሺህ ሀምሳ ሰባት መሰለኝ።
እ ሀምሳ ሰባት ነው ወይስ ሀምሳ አራት ነው?
ሀምሳ ሰባት ሀምሳ ሰባት ልክ ነሽ።
እሺ አዎ።
ቆይ ማሙዬ ማሙዬ ኤሊደር ውስጥ እያወጣሁት ነው።
እሺ ችግር የለውም ጠብቃለሁ።
እ ሀምሳ ሰባት ዘጠና አራት
እሺ ሀምሳ ሰባት ዘጠና አራት ሀያ አራት ሰላሳ አንድ
ስማቸው ማን ነበር ያለኝ? ይቅርታ ኃይለ ኃይለ ሚካኤል ነው ማ- ወይም ማሙዬ ግሮሰሪ ካሉት አቤት ይላል።
እሺ እሺ በጣም እናመሰግናለን። ስልክ ቁጥር በዚህ ነው የሚደወልላችሁ አሁን በደወሉበት?
አይ ዜሮ ዘጠኝ አስራ አንድ የኔንም አስመዝግቢው ችግር የለውም። ዜሮ ዘጠኝ አስራ አንድ ዘጠና ዘጠኝ እህ ሀምሳ ስድስት አርባ አንድ እሺ ስለሰጡኝ መረጃ በጣም አመሰግናለሁ። ከይቅርታ ጋር መልካም ቀን።
ኧረ ችግር የለውም። እሺ እሺ